हॅलो
ሄሎ ሄሎ ሄሎ ቤቴ ወይ
እንትን አለብኝ እኮ የ revert revert እያለ ከጠዋት ጀምሮ ለማውጣት የሞከርኩ ብሬ ወደ ምንድን ነው እየሞከርክ ያለው?
እንትን normally ሶስት መ- አሁን አምስት መቶ ካስገባሽ በኋላ በሙሉ ካልተጫወትሽበት ማውጣት አትችይም ማውጣት ከበፊትም ጀምሮ እጫወትበት ነበረ ግን አሁን እ፣ balance እ፣ ለማውጣት የምትችል- የምትችለው ያለውን ሙሉ ማውጣት ትችላለህ ብሎኛል ፈቅዶልኛል success ይልና ከዛ እንትን እ፣ ገብቼ ሳይው ድጋሚ ብሩ እዛው system ውስጥ አለ አልወጣም ወደ እና ምንድን ነው የ- እየሞከርክ ያለው?
እ?
ወደ ምንድን ነው እየሞከርክ ያለው? withdraw ለማድረግ እየሞከርክ ወደ ያለው ወደ ቴሌ ምንድን ወ- በም- በሳንቲም
አዎ በሳንቲም ማለት ነው እሺ፣ ቴሌብሮች limit አላቸው ታውቃለህ አይደለም?
ምን አላቸው ቴሌብሮች ልክ እንደኛ limit አላቸው እና ምናልባት በእነሱ side limit ይዞብህ ሊሆን ስለሚችል መቶ ሀያ አዎ።
ሰባት ቴሌ- ቴሌብሮች ጋር ደውልላቸው እና እንደዚህ አዎ።
withdraw ለማድረግ ስሞክር failed failed እያላስቸገረኝ እስቲ check አድርጉት limit እ፣ ደርሶ ከሆነ ምናምን ብለህ ጠይቃቸው።
እሺ ከዛ አይ ምንም limit አልደረሰም የሚሉ ከሆነ መልሰህ ደውልልኝ በዚህ ቁጥር።
እሺ thank you እሺ መልካም እሺ።